እስኪ cashier ኮዱን ንገረኝ።
አንድ ሺ አራት መቶ አልገባም፣ ገና አልገባም። draw ላይ ሆነ
ዊዝዶ ነው ያረከው።
withdraw ያርገው አይሆንም። processing ይሆናል፣
እ?
processing ይሆናል። ትናንትና ነው።
እሺ አሁን የደወልክበት ነው የቤት ቤት ቁጥር
አዎ
ስንት ብር ነው? እ?
አንድ ሺ አራት መቶ እሺ እ process ላይ ነው። እሺ ቻፓ system እያስተካከሉ ስለሆነ ነው። ይገባላል። እሺ ጠብቀው።
እሺ እሺ፣ እንደ ትናንትና ነው።
እ አዎ ይገባላል።
ትናንትና እሺ እሺ እሺ